hello፣ አቤት።
hello ጤና ይስጥ አሁን ይሰማል?
አሁን ይሰማል? አዎ።
እሺ ከ WePlus ድርጅት ነበር ምደውልሎት። ድርጅታችን የትራንስፖርት ሰጪ አገልግሎት ተቋም ነው እና ለአሽከርካሪዎች ለየት ያለ ነገር ይዘን መተናል።
ቀጥል ቀጥል።
እሺ ለ- እሺ ለየት ያለ ነገር ይዘን የመጣ ነው ምንድን ነው ከእያንዳንዱ trip አስር percent የምንቆርጥ ሲሆን ከምንቆርጠው አስር percent ላይ አራት percent ኡ መልሰን ለአሽከርካሪዎች ነው የምንቆጥበው። ይህንንም ድርጅታችን ታሳቢ ያደረገው አሁን ለአሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብሎ አያስብም። ለምሳሌ ሕክምና፣ ጡረታ፣ ሌሎች ጥቅማ ጥቅም የላቸውም። ለዛም ይህንን የቁጠባ ስርዓት በጋራ አሽከርካሪዎች የሚቆጥቡበት ይዞ መጥቷል። እንዴት አዩት ሀሳባችን?
በጣም ጥሩ ነው።
እሺ በቃ ወደዱት?
አቤት።
እሺ ከወደዱት እና ከኛ ጋር መስራት ከፈለጉ ከ Play Store ወይ ከ App Store ላይ WePlus Solution Provider የምትል application አለችን። ያንን በማውረድ መመዝገብ እና ከኛ ጋር መስራት ይችላሉ።
አመሰግናለሁ። እሺ።
እሺ ሌሎች document ኦችን መላክ ከፈለጉ ማናው ማሳብ ካሉት ደግሞ እ, ቁጥር ልላክሎት።
ችግር የለም። በዛው እናደርጋለን። እሺ።
እሺ እሺ እሺ እናመሰግናለን።